hello hello
ወይ ከቤት ቤት ነው የምደውልልህ።
እ ከቤት ቤት ነው የምደውልልህ።
አዎ እየጠበኩሽ ነው።
መጨረሻው እሺ፣ መጨረሻው አርባ ሁለት cashier code ማለት ነው።
መቶ ብርን አ- መቶ መቶ ብር ማለት ነው።
መጨረሻው አርባ ሁለት የሆነው cashier code ኡ
እ እ፣ በቀን አስራ አንድ እ፣ ዘጠኝ ሰዓት ከሰላሳ ስድስት ላይ ነው የገባው።
ዘጠኝ ሰዓት ከሰላሳ ስድስት አዎ።
ቆይ እሺ፣ አዎ፣ እንደው ልሳት ቆይ ልሳት ለሷ
አዎ መልሳል
ሌላ hello ወይ ወይ ሰላም ነው?
እግዚአብሔር ይመስገን።
እሺ ይኸውልሽ ይሄ መጀመሪያው እ፣ ሁለት መቶ ብሩ እ፣ መጨረሻ- መጨረሻው cashier code ኡ አርባ ሁለት ማለት ነው።
እ እሱ በቀን አስራ አንድ አስራ አንድ ማለት እሺ።
እሱ ማለት ነው ዛሬ አስራ አራት አይደለ?
አዎ በአስራ አንድ አዎ በቀን አስራ አንድ ዘጠኝ ሰዓት ከሰላሳ ስድስት ላይ ነው የገባ።
እ፣ ቀን ማለት ነው።
አዎ እሺ ዘጠኝ ሰዓት ከሰላሳ ስድስት ቀኑ ደግሞ አስራ አንድ በእነሱ ማለት ነው።
እ፣ እሺ በእኛ ዘጠኝ ሰዓት ነው ወይስ በእነሱ ሌሊት?
በእኛ ነው ዘጠኝ ሰዓት እሺ እሺ በእነሱ ሶስት ሰዓት ከሰላሳ ስድስት ላይ ነው
እሺ የገባ። መጨረሻው ሰባ ሁለት ደግሞ እ።
ቦነስ የለቀቀው አ እሱም እሱም በቀን አስራ አንድ ሰዓቱ እህ።
ደግሞ ዘጠኝ ሰዓት ከአስራ ዘጠኝ ላይ ነው የገባው።
ዘጠኝ ሰዓት ቀን ላይ ማለት ነው። ሁለቱም አዎ።
ዘጠኝ ሰዓት ላይ አዎ።
እሺ ማ አመሰግናለሁ።
እሺ መልካም ቀን።
እሺ ሰላም ሁኚልኝ።
አሜን። እሺ